Hello ጤና ይስጥልኝ Best Bet
cashier code ሲሊቲ
እሺ ትኬት እንዳይል ነው
አዎ እሺ በዚህ ቁጥር ነው የምትጫወተው እ በዚህ ቁጥር ነው
አይደለም cashier code ልንገርሻ እሺ
አስራ ሶስት አይደለም cashier code አስራ ሶስት
ስልሳ አንድ ስልሳ አንድ
አርባ
አርባ
ሰማንያ አምስት
ቀኑ እንዲህ በሉ
እ
እ አርባ ብር ቦነስ ገብቶልሃል።
አርባ ብር አዎ ቦነስ።
አመሰግናለሁ።
እሺ